hello ጤና ይስጥልን።
ጤና ይስጥልኝ።
ተሜ ፋሽን
አቤት።
ሰላም ነው?
እግዚአብሔር ይመስገን።
ሀዊ እባላለሁ። ከ We Plus Solution ነው የምደውለው።
እሺ እም፣ ባለፈው application ኣችን ላይ ተመዝግበህ ነበር አይደል?
ከምንድን ነበር ደውላለች?
We Plus
ይሄ ምንድን ነው? ፎቶ አንስተን ምናምን ምናምን ነገር ስል እ እ
አዎ፣ ባለፈው ዕለት የሆነ ሰው እንትን አስመዝግቦኝ ነበር።
አዎ marketing agent ኦች መጥተው ነበረ አዎ እ፣ እና አሁን system ላይ account ኡን approve ለማድረግ አንዳንድ ጥያቄ እየጠየኩኝ ነበረ።
እሺ
እም፣ የድርጅቱን ስም ተሜ ፋሽን ነው።
አዎ ታሜ ኒው ፋሽን እ?
ታሜ ኒው ፋሽን ነው የሚለው።
እሺ
እሺ።
ተሜ ኒው ፋሽን የት አካባቢ ነው?
ብርጭቆ።
ይቅርታ እ? ብርጭቆ ፋብሪካ አዎ እ?
አዎ እሺ የቱ ጋር
ኮንዶሚኒየም ውስጥ
እሺ እም፣ contact person አንተ ነህ?
አዎ እም፣ ስም
ታምራት
እሺ ታምራትማ አዲሱ
እም። ስልክ ቁጥር ይሄኛው ራሱ ነው።
አዎ
እሺ እም፣ የስራ ቀን
እ፣ ሁል ቀን ከእሑድ እስከ እሑድ እም፣ እሺ የስራ ሰዓት
ከሶስት ሰዓት እስከ ሶስት ሰዓት
ሶስት ሰዓት እስከ ሶስት ሰዓት አዎ።
እሺ ሎጎ አለ እንደ ድርጅት
አይ የለም እንዲሰራልህ ትፈልጋለህ?
እ፣ ምን ይጠቅመኛል ነው እም፣ አይ የለውም። ልክ እንደ ቴሌግራም profile picture እዚህ application ላይም profile እንዲሆን የሚጠቅም ነው።
እሺ
እሺ እ፣ ንግድ ፍቃድ ወይንም ደግሞ TIN number ወይ መታወቂያ ማግኘት እችላለሁ?
ትችያለሽ እሺ ቴሌግራም ላይ ትልክልኛለህ?
እሺ hi በይኝና እ፣ እሺ።
አሁን አይደለም እሱ ገብቼ ነው እሺ እልክልሃለሁኝ፣ ግን ያው check አድርግና።
እሺ እሺ እሺ፣ አመሰግናለሁ። እሺ